ሌላ
ሌላ ሰላም ጤና ይስጥልኝ ወይዘሮ ናርዶስ።
እግዚአብሔር ይመስገን።
አሜን እግዚአብሔር ይመስገን። በእንትን STEM for kids ኦች ነን እና የሰመር ምንድን ነው?
STEM for kids ኦች ነን የ summer camp ፕሮግራም ለልጆች የሚል አይተው ተመዝግበው ነበረ።
ድምፅሽ ያስተ- ያስተጋባል።
የ summer camp ፕሮግራም ለልጆች የሚል አይተው እ- እ- ተመዝግበው ነበረ። አስታወሱ?
አዎ የክረምት ስልጠና አዎ።
አዎ።
እሺ ጥያቄ ያሉት ወይስ ሙሉ ሙሉ መረጃ ልስጦት?
እ- እሺ ስጭኝ።
እሺ እኛ STEM for kids ኦች ግን የደወልሽን ሰዓት መልሼ ልደውል መጥፎ ሰዓት ነው። አንዴ እሺ ይቅርታ፣ ችግር የለውም መልሼ እደውላለሁ እኔ በኋላ። እሺ አቶ ቤዛ ነው